ስለ ኤአርፒ ሰላም ነኝ። ዋኩም ልርዳው
ቁጥር ነግረሽኝ ነበር እና ጠፋብኝ። ዜሮ ዘጠኝ አስራ ቴሌግራም ላክ ብለሽኝ ነበር።
እሺ ደመኛ እሱ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት እሺ አስራ ሶስት ዘጠና ሁለት አስራ ሶስት እሺ ዜሮ አንድ ሀምሳ አምስት
አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ ዘጠኝ ዘጠና ሁለት
አስራ ሶስት ዜሮ አንድ ሀምሳ አምስት እሺ እሺ እሺ ዘጋለ